ሄሎ
ሄሎ ጤና ይስጥልኝ ቤስት ቤት ሰላም ቤስት ቤት ለመክፈት ፈልጌ ነበርና አዎ
ኮድ መጀመሪያ አስገብቼ ነበረ።
ኮ- ኮድ ማለት
አ፣ አንደኛውን ካፒታል አድርጌ
Okay password አ፣ አስገብቼ ነበረ።
Okay አንዱን ካፒታል አንዱን small ከዛ ቁጥሮች እና symbol ከዛ ያ symbol አዎ ከዛ ከስምንት digit በላይ መሆን አለበት symbol ሲባል ገብቶሃል አይደል አ፣ hashtag እንደ at የዶላር ምልክት የ percentage ምልክት ኮከብ አ።
ምልክት እንደሱ አይነት ናቸው ሲምቦሎች ቁጥር የሚኖረው መጨ- አ፣ ኮዱን ቁጥሩን ካስገባው በኋላ ነው የማስገባው።
አ ስልክ ካስገባ በኋላ password የሚለው ላይ ማለት ነው ይሄን አሁን የነገርኩህ የምታስገባው አይ እሺ፣ ሁለተኛው ላይ ከስር ወደ ያንን ካስገባ በኋላ ከስር ወደ አ ድጋሚ እሱን ነው የምሞላው።
በቃ ሁለቱን እኮ ነው የሚጠይቀህ register ስታደርግ
እኮ አይ ከስር አሁን password ከሚለው ስር ድጋሚ አ፣ ያንኑ የራሱ መጀመሪያ የሞላሁትን ነው የምሞላው። አ?
confirm የሚል ከሆነ አ፣ አዎ እንደዛ ትሞላለህ
አይ እሺ እሺ
አይ